ያስመዘገቡኝ የመጀመሪያው ቤት አይደለ አለ አይደለ ፈልገን ያጣ ነው።
አሜዚንግ ነው ወይስ አብኖቴን?
አሜዚንግ ሳይሆን ሌላኛው የቤት ስም ማን ይባላል?
የትኛው አሚን ሆቴል?
አሚን ሆቴል።
አሚን ሆቴል በድሮ ናሆም ግን አሁን አሚን ሆቴል ነው የሚባለው።
እሺ፣ ይህንን ላሞቅ አመሰግናለሁ።
እሺ እሺ